ሰላም ጤና ይስጥልን። ብስክሌት የትኬት ቁጥር ነግሬሽ እንድትይልኝ ፈልጌ ነበረ።
እሺ አባቴ cashier code ኡ ንገረኝ። አስራ
አስራ አራት
አራት
አስራ አራት ነው ያልኩሽ። የመጀመሪያዋን አዎ አ እ
አርባ አንድ እሺ
ሰማንያ አራት እሺ እ
ሰማንያ ሁለት